ሄሎ
ሰፋ ያለ hello፣ አቤት።
ቆንጆ እንዴት ነሽ?
እግዚአብሔር ይመስገን።
እ፣ አምቡላንስ ፈልጌ ነበር። ጠብታ ነው? አ?
አዎ፣
እሺ፣ አምቡላንስ ፈልጌ ነበር።
እሺ። ከየት ነው?
ጥቁር አንበሳ።
እሺ፣ ከጥቁር አንበሳ ወደ ፉሪ።
አ በቃ ወንድምሽ ነው መሰለኝ፣ አሁን ደውሎልኝ ነበረ።
okay። advance ነው? አ?
እ፣ advance ኡ ነው የምትፈልጉት? አይ አይደለም፣ basic የተነጋገርነው አይ ብ- እሺ፣ advance እ፣ ይሻላል።
advance ይሻላል። case ኡ ነው ወይስ ምንድን ነው ችግሩ?
እ? እ?
case ኣቸው ነው advance ያስመረጣቸው ወይስ ለምን?
አዎ፣ ትንሽ ገዘፍ ምናምን ያለች ስለሆነች እም፣ አ
እሺ። ኦክሲጅን ምናምን አይጠቀሙም አይደል?
ይጠቀማሉ።
ይጠቀማሉ።
አ ቤት ተዘጋጅቷል።
አ ተዘጋጅቷል።
እሺ በቃ አገልግሎት ክፍያው ልንገርሽ፣ በ advance እኛ የተነጋገርነው ከሱ ጋር basic ስላለበት እሺ፣ basic ስንት ነው?
ሰባት ሺህ ሁለት መቶ ብር ማስቴት አድርጋ።
አዎ እንደዛ ነው እህቴ።
እሺ፣ ፍጥነቱስ?
ፍጥነት እኩል ናቸው።
እሺ፣ አሁን ይደርስልኛል?
ልካለሁ ከጨረሳችሁ እናንተ ችግር የለውም።
አይ፣ ጨርሻለሁ። ማውጫ ምናምን ጨርሻለሁ።
እሺ እሺ በቃ አሁን አንቺ ነው የምን- ስንት ደቂቃ?
ግፋ ቤት አስራ አምስት እሺ በቃ ቶሎ በይ፣ emergency ጋር ነው። እሺ